የበረራ መረጃ ማዕከል እባክዎት ምንድነው?
አብሮ ይስጥልን ወንድም።
አይቀርም።
ትኬት ፈልጌ ነበረ።
ከየት ነበር የፈለጉት? ወዴት ነበር የፈለጉት?
ባህር ዳር አዲስ ምን አሉኝ?
ከባህር ዳር አዲስ
ምን አሉኝ? ድምፆት አይሰማም።
ከባህር ዳር አዲስ ከባህር ዳር አዲስ አበባ ለመቼ ነው የፈለጉት?
ለነገ ለነገ። ደርሶ መልስ ነው ወይንስ one way ነው የፈለጉት?
one way ነው።
one way። እሺ፣ አንድ ደቂቃ ይጠብቁ ልሂድሎት። ለመቼ ነው የፈለጉት ቀን?
ለነገ ለነገ July seven July ስምንት አንድ passenger ነው አይደል?
አዎ
እሺ ነገ ምንም አይነት በር የለም፣ ሁሉም ሞልቷል። አይ፣ ነ- ነገም ከነገ ወዲያም ምንም አይነት በር የለም ወደ ባህር ዳር።
ምንም የለም።
አዎ
ሮ- ማ- ማክሰኞ ነው ያለው።
በረራ የሚጀምረው ቆይ እስኪ አንድ ጊዜ surprise አንድ ደቂቃ እያየሁልዎት እሺ። የት እንደምትሄጂ ጠፍቶሽ ነው ያን የለበስሽ?
አንድ ደቂቃ ይጠብቁኝ እያየሁልዎት አልደወልኩም። ነይ።
እሺ ማክሰኞ የሚጀም- ማክሰኞ ነው የሚጀምረው በረራ። እስከዛ ድረስ ያሉት ሙሉ ናቸው።
እሺ፣ በቃ እኔ ወይ እሑድ ወይ ሰኞ ነበር የፈለግኩት።
እ፣ በእነዚህ ቀናቶች ውስጥ ሙሉ ነው። ማክሰኞ ነው የሚጀምረው። ማክሰኞ ሌሎች
አይ ማክሰኞ እንኳን ይቅርብኝ።
እሺ፣ ሌላ መራችሁ ነገር ካለ
እሺ፣ አመሰግናለሁ። የለም።
ደውሉልን። አመሰግናለን። መልካም ቀን።
እሺ